ጤና ይስጥልን Bestbet ቤቲ ነኝ ምን ልርዳዎ
okay እንትን ትላንትና ብር አውጥቼ ነው withdraw አድርጌ ነበር።
እሺ
አልገባኝም እስካሁን።
እሺ አንዴ ጠብቀኝ እሺ፣ በዚህ ስልክ ሳይሆን ሌላ ስልክ ነው።
hello ጤና ይስጥልኝ Bestbet
ስልኩ ሌላ ስልክ ነው።
ምንድን ነበር?
እ ስልኩ እሺ
ዜሮ ዘጠኝ አስራ ሰባት እሺ አንዴ ጠብቀኝ።
እሺ
ዜሮ ዘጠኝ አስራ ሰባት እሺ ስልሳ አራት እሺ ሀያ ሶስት እሺ ሀያ አምስት ብሩ ብሩ አንድ ሺህ አምስት መቶ ነበር።
okay እሺ አንድ ሺህ አምስት መቶ ነበር። ከ- በ SantimPay ነው withdraw ያደረኩት።
እሺ check እያደረኩልህ ነው።
እሺ
አንድ ሺህ ስምንት መቶ ብር ነው አይደለ?
አንድ ሺህ አምስት መቶ ብር።
ወደ ወደ bet account ተመልሷል።
እንተ- ወደ okay እዛ ላይ ተመልሷል።
አዎ መቼ ነው ተመለሰ?
አሁን አሁን ነው አሁን እሺ አዎ።
እሺ check እሺ።
አድርገው።
እሺ አመሰግናለሁ።